Hello?
Hello ጤና ይስጥልኝ።
ቤት Hello Hello አቤት አቤት
አይ እናቱ ሰላም ነሽ?
ሰላም ነው? እግዚአብሔር ይመስገን። እንዴት ነህ?
ሰላም ነኝ። BestBetኡ ያ አብ
እህ እህ።
ወረድ ብሩ እስካሁን አልገባልኝም።
እ፣ ከ BestBet አውጥቼ ማለት ነው። ቴሌብር ላስገባ ነበረ ሶስት ሺህ ብር ከትላንት ዛሬ- ከትላንት ወ- ከትላንት ወደ ማታ ማለት ነው። እስካሁን ከትናንት ድረስ ጋር አል- መጣ?
አ- አዎ እስካሁን ድረስ ደግሞ ይቅርታ።
አልደረሰኝም።
ይቅርታ አባቴ፣ ትንሽ የ system ችግር አጋጥሟቸው ነው እና BestBet ቁጥርህን ንገረኝና እንዴት ይችላርግልህ?
ዜሮ ዘጠኝ ሀያ ሰባት ሀያ ሰባት ዜሮ ስምንት ዜሮ ስምንት አርባ ሁለት ዘጠና ስድስት አርባ ሁለት ዘጠና ስድስት አዎ
ስንት ብር ነው?
ሶስት ሺህ ብር
እሺ ጠብቀኝ አንዴ። ወደ ቴሌ ብር ነው አይደል አባቴ?
አዎ የቴሌ ብር ቁጥር ዜሮ ዘጠኝ ሀያ ሰባት ዜሮ ሀያ ሰባት ስምንት አርባ ሁለት አርባ ዘጠና ሁለት ስድስት ዘጠና ነው።
ስድስት አዎ ገብቷል። እ፣ balance ነው የሚለኝ
አ እ፣ ሁለቴ በ- በአንድ ማለት ነው ሁለቴ ነው የሞከርከውና አ
እ፣ በ SantimPay የሞከርከው አንድ ሺህ ብር ሶስት ሺህ ብር balanced ሆነዋል።
አ በ voucher ደግሞ payout ያልከው failed ሆነዋል ማለትም ተመልሷል ማለት ነው።
አ ወደ ቴሌ ቴሌብር ነው የገባ ወይም ወደ ያው game ኡ withdraw ነው አይደል ያደረግከው?
አ
አ፣ ይኸውልህ ሁለት ነው ሶስት ሺህ ብር
አ በአንድ ማለት ነው።
አ እ፣ አንዱ balance ነው፣ አንዱ failed ነው።
እሺ እሺ አመሰግናለሁ።
አይ እናመሰግናለን።
እሺ